ይሄኛውን ደግሞ ሲም ካርድ ገዝታለን ትመጣለች። ቆይ አንዴ። እሺ ሄሎ ሄሎ እንዴት ናችሁ?
ሰላም፣ እንዴት ነሽ?
ሰላም ነው አሎ እግዚአብሔር ይመስገን።
እናሽ ማሽኔ ማለት ነው ዋርኒንግ ፍሮም የአርቢሲ ዘ ፊዚካል ዳታ ዳዝ ኖት ትራንስፈር ቱ ሰርቨር ፕሊዝ ፎር ኮንታክቱ ቴክኒክ ሴንተር ይላል። ምንድን ነው?
እሺ ገቢዎች አሳውቀሽ ደብተርና ማሸነሸንና
አድሷል እኮ አ ሲም ካርድ እኛ ስም ነበረ በፊት ማለት ነው ማሽኖች ስንሸጥላችሁ። አሁን ደግሞ ምን ነበር?
ማሽን እም፣ ማሽን እም፣ የኛ ሲም ካርድ ነበረ።
እሺ አሁን ደግሞ በድርጅታችሁ ስም ነው የምትገዙት። እሺ
እስቲ ድገሚልኝ። ምን ስታደርጉ